hello
sister አመሰግናለሽ። የትናንት በስቲ deposit ነበረ ሀምሳ ብር ከዛ አላስገባም ቢሮ አልገባልህም? እሺ አዎ እሺ ዘጠኝ ንገረኝ፣ check ላድርግልህ። ዜሮ ዘጠኝ
አርባ ሰባት አርባ ሰባት
ዜሮ ዘጠኝ አርባ ሰባት እሺ
ሀያ ዘጠኝ እህ ዜሮ ዜሮ ዜሮ ዜሮ
ዘጠና ስምንት መጨረሻ ዘጠና ዘጠና ስምንት እሺ አዎ ትናንት ነው።
የትናንት የትናንት ማታ እሺ ስንት ብር ነው?
ሀምሳ ብር እሺ አሁን ገብቷል። እሺ check አድርገው።
እሺ በጣም አመሰግናለሽ።
እሺ ምንም አይደል። ስለደወልክ እናመሰግናለን።